الو ها مرحبا ويلكم
ይወጣል ለሁለት ሰዓት አገኘን።
የሁለት ሰዓት ተቻለ አይወጃል። አሁን በፕሮሴስ መቆረጥ ተከለክሏል። መውጣት ትችላለሽ ማለት ወቻለ በየተኩል ለመኪና ስለመወጣ መምጣት ትችላለሽ። እናት አይጠፋም፣ ሙላ አለ።
አይ ቀድመን እንቆርጣለን ብላኝ ነበር ሴቷ ባለፈው። ለዛ ነው
አንድ ተኩል ለመምጣት ትችላለሽ።
ይሞላል፣ ለዛ ነው ይሞላል ብላኛለች ባለፈው።
ከሰዓቱ የምትፈልጊ አንቺ
ነይ ከሰዓት ማ አሁን ሁለት ሰዓት አሁን ስዴት ሰዓት ስምንት ሰዓት ተኩል አለ።
ሁለት ስምንት ተኩል አለ።
አዎ እሺ ይብር ካለ ይብር ዜሮ ዘጠኝ ዜሮ ዘጠኝ ላክ ላክ፣ ችግር የለም ሳትበት፣ የስልክ ሳትበት እና በሱ ላክለት ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ አራት እርሻ
ዜሮ ዘጠኝ አርባ
አርባ አራት ነው አርባ አራት ነው። አይ ዜሮ ዘጠኝ አርባ አራት ዜሮ ስድስት ሀምሳ ሁለት
አይ ሀያ ስምንት
ስንት ነው የምታው?
አንድ ሰው ነው እኔ ብቻ ነው ሁለት ሰው ናቸው
እኔ አልወጣም።
ሁለት ሁለት መቶ ሰባ
አይ ማሽ መርሐባ ተለርቱ ይወጣል።
የት ናችሁ እናንተ? ዜሮ አምስት ነው ቅርንጫፍ
አይ አይ ዜሮ አምስት ድሉ ጋር የተሻለ
እም ድሉ ጋር ልክ- ልክ ስታልፊ ድሉ ጋር የወ- የተወሰነ ነገር አንድ አንድ ሶስት ኪሎ ሜትር ምናምን ስትሄጂ በስተ- በስተግራ ይገባል። አስፋልት ላይ ነው ማለት ነው።
አሁን ለሁለት ተኩል ስንት ሰዓት ልምጣ?
ሁለት ተኩል ትመጣ- ስምንት ሰዓት ትመጣለች ማለት ነው። ሰዓት እዛ በተለይ ካገኘሁት እ፣ ተሳፋሪዎች ስምንት ሰዓት እደርሳለሁ ማለት ነው።
አይ
ብር አስገቢና ከዛ በላይ የአንቺ ስልክና የአንቺ ስም በዛ አረገ- አገኛለሁ።
አይ አየህ